I relate ጤና ይስጥልን
አብሮ ይስጥልን።
ከቢጃይ ጥሪ ማዕከል ለምንደውለው ደንበኛችን ሀናሊ ነው።
አብ- አቤት የቢጃይ መለያ ቁጥር የያዘ አጭር የጽሑፍ መልእክት በስልክዎ ተልኮ
የምን የቢጃይ መለያ ቁጥር የያዘ አጭር የጽሑፍ መልእክት ደርሰውታል?
እ፣ እኔ አላየሁትም። አሁን እሺ የያዙ
አሀ፣ አቤት የያዙ ልንገረውት።
እ፣ የቢጃ ከየት አዎ።
ነው የተደወለው?
ከቢጃይ ጥሪ ማዕከል ነው የደወልነው። የምንነግረውት ደግሞ እኔ መለያ ቁጥሮትን ነው እሺ አርባ ዘጠኝ አስራ አራት አ- አለ-
አርባ ዘጠኝ አርባ ዘጠኝ አስራ አራት አስራ አራት ዜሮ ዘጠኝ ሀያ ሁለት ዜሮ ዘጠኝ ሀያ ሁለት ይህን ለማስመኘትን መልካም ቀን ይሁንልዎት።
አሜን። እሺ